hello ሰላም ነው። ወጌሻ ለመመዝገብ ፈልጌ ነበር።
እሺ ስም አይነት ድምፅሽ ርቆኛል፣ ይቅርታ።
እሺ እናቴ፣ ባለፈው ሳት- ሳልመዘገብ አልቀርም ግን account ላኪልኝ ብዬ አል- አልተላከልኝም I think እና ለዛ ነበር እናቴ እ- account ለመላክ tran- ይችላል። አሁን ችግር የለውም መላክ ይችላል።
trans okay አሁን ላኪልኝና transfer አድርጌ እሺ ከዛ እ፣ አ- ቦታውን ደግሞ ስልጠና የሚሰጥበትን ቦታ ብትነግሪኝ ደስ ይለኛል።
ሀያት አደባባይ ተስፉ ሲኒማ።
okay እሺ
እ፣ ስልክሽን ሊያዝና account transfer ዳርግሽ ዜሮ ዘጠኝ እሺ እና ስልሳ አንድ ስልሳ አንድ ሰማንያ ሰባት ሰማንያ ሰባት ሀምሳ አራት ሀምሳ ዘጠኝ ሀምሳ አራት ሀምሳ ዘጠኝ
አዎ እሺ transfer አገ- አደርጋለሁ። ቢኒያም መለሰ ነው የሚለው።
okay እሺ እሺ ቻው።